ભલા હાલી હવે
એનું કોઈ નહીં
એનો first
Hello, subject difficult, but I think I'll fail out.
YouTube లో యూఎన్ గురించి నంబర్ అమ్మాయి మా ఏమైనా ఆయన వచ్చిన
ఫైవ్ ఎయిట్ ఫైవ్ ఎయిట్ ሳይፌ ላለ ሁለት ሺህ አራት ሞዴል ሁለት ሺህ ውስጥ ኑድል ነው ያየሁት ሁለት ሺህ አራት
የት ነው አደራ አድራ ሁለት ሺህ አራት አድራሻችን መስቀል ፍላወር ምን ምንድን ነው አዎ።
ማሟላት ያለብን ማሊ ባባ እ
ምን ምን ዋቅ ነው ክፍያው ስንት ነው ዋጋው ሀያ አምስት ነው የሚባለው ባንክ እስከ ስድስት መቶ ሺህ ነው የምናመቻችልህ።
ባንክ አዎ
ቅድመ ክፍያስ ለካሽ
እ ካሽ ወደ አስራ አምስት ከሀምሳ ነው ግን ድርድር አለው።
በቃሽ መስቀል ፍላወር ነው ያልኩት አዎ መስቀል ፍላወር ናዝራ ሆቴል ፊት ለፊት።
እሺ።
እሺ እሺ አባ